hello የትኛው ነው?
hello hello ሰላም ጤና ይስጥልኝ እግዚአብሔር ይመስገን ሰላም ሆንሽ?
አለን እግዚአብሔር ይመስገን
የእናንተ ማሽን ተጠቃሚ ነበርና ሪፖርት ለማየት ፈልገን ማለት stock ኣችን ማለት ነው እም፣
እምቢ ብሎን ነበረ። ለ- ልጠይቅሽ ነበረ።
okay የ stock ኡን ለማየት ፈልገ ሶፍትዌሩን እሺ ስልክ ልገረ support ንገሪኝ።
ስለ ሶፍትዌር የሚያደርጉ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አሁንም ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት ላይ ደውልላቸው ሀያ ስምንት ሀያ ሰማንያ ስምንት ሰማንያ ሁለት
ዜሮ ዘጠኝ እ፣ ዜሮ ሶስት ዜሮ ዜሮ ሶስት ሶስት ሀያ ሀያ ስምንት ሰማንያ ሰማንያ ሁለት ማን የሚባል ነው?
ብርሃኑ አብይ ወይም ጆኒ ከሶስቱ አንዱ ያነሱላል ብርሃኑ አቤል እና ወይም ጆኒ አዎ ከሶስቱ አንዱ ስልኩን ስለሚይዙት አዎ ያነሱላል እሺ፣ እሺ፣ እሺ።
እሺ